હેલો ሄሎ ሄሎ
አይሰማም? ምንም እንርዳዎት?
ይሰማኛል ይሰማኛል። ራጄ እንዴት ነሽ?
እሺ፣ ምን እንርዳዎት? አሁን ኦኬ አዎ፣ ኤጀንት ነኝ። ቲቪና ኮምፒውተር ያለው ኦድ ማች አልሆነም።
እ?
በቴሌቪዥንና በኮምፒውተር ላይ ያለው ወዱ አልተመጣጠን ነበር።
እንትና ማን ነበረ ያልከኝ ስምህን?
ከበደ ከበደ ብያለሁ። እስካሁን አልገባችም። ሄዱ ሁለት ሰዓት ነው የሚገቡት። ያው አሁን ሶስት ደቂቃ ነው የቀረው ይገባሉ። እሺ እሺ እሺ እሺ ደውልና የዛኔ ታገኛቸዋለህ።
እሺ